ይስጥልን ቤት ቤት ረዲፍ ነኝ ልርዳዎ?
Hello ጤና ይስጥልኝ አብሮ ይስጥልን ምን ነበር?
ቤተሰቤ እስከ አስር ብር ላይ እስካሁን አልተዘዋወረም
እሺ deposit text ኡን ቴሌግራም ላይ ላክልን ከዛሬ ጋር ሁለት ቀን ነው
እሺ ላ- እ፣ deposit አድርገህ ነው አይደለ?
አዎ deposit ሲያደርግ ደግሞ complete ስብለው
እሺ እንትኑን ላክልን deposit ስታደርግ የደረሰን text ላክልን
ሁለቴ ደግሞ ሌላ ጊዜ አ ላክ ቴሌግራም ላይ ቴሌግራም ላይ ልከው አ
ሁለተኛ ጊዜ
አ- አሁን ድ- ልካህልናል
አያ አልተላኩም እኮ ላክልና
screenshot ላንሳ በቃ አ አ እሺ
እሺ